ሰላሳ አምስቷ ሄሎ ሄሎ አቤት ሰላም ጤና ይስጥልን አብሮ ይስጥልን
ጣሂር ወሎ ኩስሚዝ ነው አዎ አዎ
እሺ እ እኔ ሀሩን ይባላለሁ የምደውለው ደግሞ ከዊፕላስ ሶሉሽን ነበረ እሺ ሰውኛ መተግበሪያ ወይም application ነበር develop ያደረግነው እሺ እና እሱ ላይ እናንተም ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ እሺ ከእናንተ የምንቀበለው ምንም አይነት ክፍያ አይኖርም ከ user ኦችም የምንቀበለው ምንም አይነት ክፍያ አይኖርም እሺ
so ከእናንተ የሚጠበቀው ከ Play Store ወይም ከ App Store ላይ application ኡን download በማድረግ service ስለምትሰጡ እናንተ provider ላይ ራሳችሁን መመዝገብ የምትሰጡትን service እና አድራሻችሁን ማለት ነው በመለጠፍ ማስታወቅ ነው ማለት ነው okay app ኡን የ app ኡን link ፕላስ ትልኪልኛለሽ የሚባለው በ text link ኡን እልክልሃለሁ በ text በቃ link ኡን ላኪልኝ ችግር እሺ የለም user ም ይመጣል provider ም ይመጣል እናንተ የምታስገቡት ራሳችሁን provider ላይ ነው ማለት ነው service ስለምትሰጡ ምንም ችግር የለም user ላይ ደግሞ እንደ ማንኛውም ተጠቃሚ application ኡን መጠቀም ትችላላችሁ እናንተን ጨምሮ ሰላሳ አዎ።
አምስት ሌላ- እ፣ ሰላሳ አራት ሌላ እ፣ service ኦች ስላሉ okay እንደ customer ደግሞ እንደ user ደግሞ መጠቀም ትችላላችሁ ማለት ነው በቃ አሪፍ ሁለቱንም ላኪልኛ link ኡን እሺ፣ እሺ ልካለሁኝ እሺ እሺ አመሰግናለሁ በጣም መልካም ቀን መልካም ቀን ላንቺ።